ፊልክስዩስ ተስዕሎ ሰላሳ አምስት ይቤሉ አሃው በእንተ ምንትኑ ዘኮነ ያነውር አረጋዊ ለብሁታን እለ ይለብሱ ሐጺነ ወያነውሁ ስዕርተ አረጋዊ ጽሩር የሚለብሱትን አንድም ሰንሰለት የሚያስሩትን ጸጉራቸውን የሚያሳድጉትን ባህታውያንን ይነቅፍ የነበረ ስለምን ነው? ወብዙሃንኒ አርትኡ ዘንተ ግብረ ይህን ብዙ ሰዎች አድርገውታል፣ አመስግነውታል። የሚነቅፍ ስለምን ነው? ይቤ መተርጉም ኢኮነ ውእቱ ዘያነውር ፍጹማነሰ እሱስ እንዲህ ማለቱ ፍጹማንን ነቅፎ አይደለም። አላ ህጡአነ ትሩፋት ስውርተ እለ ይገብሩ ዝግተ በእንተ ስብሃት ሩቅ የልቡና ስራ የሌላቸውን ለውዳሴ ከንቱ ብለው እንዲህ የሚያደርጉትን ነቅፎ ነው። የልቡና ስራ የሌላቸውን ለውዳሴ ከንቱ ብለው እንዲህ የሚያደርጉትን ነቅፎ ነው እንጂ